ጤና ይስጥልኝ ሁሉ ስፖርት ነው እባኮ ምን ልርዳዎት text ኡ ደረሰን text ላክልኝ ብለሽኝ ነበር text በምንድን ነው በቴሌግራም ነው በቴሌግራም
በየትኛው ነው በሰባ ስምንት ቤት
እ
በሰባ ስምንት ቤት ነው የላኩት በየ- በየ- የኔ- የኔ
ስልክ ቁጥሩ ወደኛ የሚልኩበት ስልክ ቁጥር በሰባ ስምንት ቤት ላኩልን በሰባ ስምንቱ መሰለኝ የት የሚላክበት ላኪልኝ በእናትሽ
ሄሎ ሄሎ ማን ነው የሚለው ስሞት የቴሌግራም
እ፣ ወንድሙ
ወንድሙ ወንድሙ የሚል አልመጣም። ቴሌግራም የቴሌግራም ስሞት ነው ወንድሙ አዎ የሚል አልመጣም። hi በሉን እስቲ ስልኩን ሳይዘጉት hi በሉ።
እሺ ሄላ
ወይ ቆይ አንዴ